ጤና
እንትን ፈልጌ ቦታችሁ አላወቁትም። ፓል አደባባይ ነው ለሆናቸው ካችሁ ሄሎ ፈልጌ ነው የግዙ ቦታ ነበር። ምን ፈልገው
ማዲባ አይደለም ኦኬ ሀልፕ ሀርዶፕ ስብሰባ የሚለው አለ አዎ እስቲ ቆይ አንዴ ጠብቁ። ሌሎች አባት የለንም። እሺ መኪና ይኸውልሽ።
ምንም ሀርድ ቶፕ ሌላ የላቸው አዎ ሀርድ ቦዲ ሀርድ ቦዲን የፈለጉት ይቅርታ፣ ሀርድ ቶፕ አልገባኝም።
እንጂ ሀርድ ቶፕ መኪናው እንጂ ዋን ኤች ዜዱ ማለት
ማን እሱ የለንም አባት ይቅርታ።
የለ ማለት